Hello ጤና ይስጥልኝ።
አብሮ ይስጥልን እማዬ።
ከችፕችፕ ነበር የምደውልልዎት።
እ ከችፕችፕ ነበር የምደውልልዎት።
Okay እሺ።
ችፕችፕን እየተጠቀሙ ነው አይደለ?
አዎ አዎ።
እሺ አንዳንድ ጥያቄዎችን ልጠይቆት ነበር።
አንዴ ነው ግን እንትን ያልኩት እማዬ ተጠቀም።
አንዴ ነው order ያደረጉት?
አዎ
Okay እ በቅርብ ነው join ያደረገው።
ለ እሺ order ከዛ በኋላ አላደረጉም?
እ አላደረግንም። ቢሮ ላይ አልመጡም። አሁን ገብቷል።
በእርሶ ስልክ አልነበረም order ያደረጉት?
በእኔ ስልክ ነው። ሌላ ሰው ነበረ እንትን ያለበት።
ምን አሉኝ?
አ በእኔ ስልክ እንትን ብሎ ሌላ ሰው ነበረ።
Okay አጋጣሚ- እዚህ አሁን በ app ኡ እርሶ ተጠቅመው ያውቃሉ?
እ በ app ኡ ተጠቅመው ያውቃሉ እርሶ?
አይ አ- app ኡን አልጀመርኩም አልጀመርኩም።
አልጀመሩትም?
አዎ አልጀመርኩም።
okay እሺ order አድርገው ተቀብለዋል product
እ order አድርገው እ፣ product ኡን ተቀብለዋል አንዴ አዎ አንዴ አንዴ ወስደናል። አንድ product ቆንጆ ነው የተለያዩ product የተቀበሉት product
አዎ አሪፍ ነው፣ በጣም አሪፍ ነው።
እሺ እ፣ ብትጨምሩ ብለው የሚነግሩን ነገር አለ እ፣ እ ሌላ product platform ኡ ላይ ካዩት ውጪ
አ ሌሎች item ኦችን ብትጨምሩ ብለው የሚነግሩን ነገር አለ
ረሳሁት
እሺ item list ኡን ረሳሁት።
እሺ ችግር የለውም እ፣ ሌላው እ፣ order አድርገው በሰዓቱ ነው የደረሰሎት
አዎ በሰዓቱ ነው በሰዓቱ ነው። ስለዚህ አይ ማሪ፣ ባለቤታችን ደስተኛ ኖት ቢሻሻል ብለው የሚነግሩን ነገር አለ?
ምንም ምንም የለም። እሺ እሺ፣ እናመሰግናለን። መልካም ምሽት።
ምንም እሺ